ሄሎ ሄሎ ይቅርታ በጣም መልሼ ደወልኩ ከችልችል እሺ በቁጥር ስህተት ምክንያት ነው። ዜሮ ዘጠኝ ሀምሳ አንድ ያዙ ይሄን የያዘው
ዜሮ ዘጠኝ ሀምሳ ሀምሳ አንድ አያ
ዜሮ ዘጠኝ ሀምሳ አንድ አሉ አዎ ሰማንያ ዘጠኝ አርባ ስምንት ሰማንያ
ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት እ ሰማንያ
ሰማንያ ማቴያስ ይደውሉለት።
እሺ እሺ